ኧረ እንዳያገናኘኝ አዳነ ምን ሆና ነው ሄሎ እናቴ ወይ አሁን ቅንጣት ፍርፍሩን ብቻ ስሪው ብላኛለች ብለሽኛል ነበር አይደል?
አዎ
እርግጠኛ ነሽ አግኝተሻታል?
ባለቤት ቋንቋጣ ፍርፍሩ ይሰራል ይሰራል ሰርቶ ይሰራል
አይ እኔ ቆይ ጠብቂኝ እሺ ካስተመር እንደሚፈልግ ላስጠይቅልሽ እሺ
እሺ
እንጂ እዚህ ጋር አላዘዝም እንደዛ ብለዋሉኝ ለዛ ነው እሺ እናቴ
እሺ ችግር የለውም